ጤና ይስጥልኝ ኢቴስ የበራ መቅደም ማዕከል እንዴት ነህ? ሰላም ነህ ወይ?
እግዚአብሔር ይመስገን።
እ፣ office እንትን ትኬት ፈልጌ ነበረ እሺ ከየት ወዴት ነበር?
ከኮምቦልቻ ወደ አዲስ አበባ ወደ አዲስ አበባ
እ፣
ለመቼ ነበር የፈለጉት?
ለማክሰኞ ለማክሰኞ።
እ፣
እሺ አንድ ሰው ነው አይደለ?
አንድ ሰው እሺ አንድ ደቂቃ
እ አንድ ደቂቃ ሌሎት እሺ ይልኝ
እሺ የጠዋት አራት ሰዓት ከአስር እና ለአምስት ሰዓት አ- አምስት ጉዳይ አለ። ከዛ እሺ ስድስት ሰዓት ከሩብ ዘጠኝ ሰዓት ከሀያ አምስት